ሌላ ሄሎ
ወይ ናሆም እንዴት ነህ? ሰላም ነህ?
አለ አለ አለን። ይሄኛው ምን ነበረ የፈለከው?
እ የኔ ዲስኮ እ
አ የኬኖ ነበረ ኬኖ ስላ ምን አልከኝ?
ኬኖ ኬኖ ለማስጫን ነበር ቁጥር
አሁን የወሰዳችሁትን ነው
እህ የወሰዳችሁትን ነው የምትለኝ?
ማለት
ኦልሬዲ አይ ዩዘር ተልኮልሃል ብዬ ነው።
ኦኬ አይ ኬኖ ኬኖ ባል ማታ አናግሬ ነበርና ኦኬ አናግሮ ነበር።
አ አለፈውም አለፈ ብዬ ነበርና
ቆይ አንዴማ። ኦኬ ፋይሉ አለክ?
ኃይሉ እኔ download አደርጋለሁ ብሎኝ ነበር ማለት ነው ቴሌግራም ላይ okay ስለዚህ የሆነ እንዘዘው።
link ልኮ እ ስለዚህ እ- እኛ እንዘዘው file ኡ download እንዲያደርግ
እሺ እንድ accept በለው።
እሺ አይ እንዴት ልካችሁት የለ በላኩ እንዴት ካለ አ ልኬልሃለሁ አዎ ይኸው አስልክልህ በለው እሺ።
ብዬሽ
እሺ በቃ ዳውንሎድ አድርጌው ይኸውና ሲያልቀሰው ቀን እሺ እሺ